የበዘርና ነባር በግዕዝ የአገባብ ቃል ሀበ ወደ በ ሀበሀበ እየ በበ በበ በየ አስበ ስለ ደሞዝ ዲበ ላይ በላይ ካዕብ ዘርና ነባር ሀቡ የሕዝቅያስ እናት ሀቡ እንኩ ንዑ ቃቡ ድርጎ አቡ የሰው ስም ኢያሴቡ ምድረ በዳ ኢያዜቡ ልጓም ዲዮስትያቡ የወገብ ድባ ሳልስ ዘርና ነባር ሀቢ ዋስ መያዣ እጀታ ሀቢ የሻለቃ የሰው ስም መኩረቢ መጥረቢያ ሚክሮቢ ጨካኝ ረቢ መምህር ቅንጣቢ ቁራጭ ባቢ ጥቅምት ካቢ ባት ክስቢ የሴት ስም ያቢ የተራራ ስም ጦቢ የግብፅ ወር ጥር ራብ ዘርና ነባር ሀሊባ ኃጢአት ሊባ የአገር ስም ሊባ ማዕዝን ላባ የሰው ስም ሰልቢላ ኩርፊት ነፋስ ሲባ ገጠር ሳባ የአገር ስም ሳባ የሽቱ ተራራ ራባ የሰው ስም ቃባ ደዌ በረባ ምስራቅ ባባ ጥቅምት በግብፅ ብርባ ቤተ ጣዖት ብባ የአገር ስም ናህባ የሴት ስም አለባ ፍታል አስቀሎባ የጥንቆላ መጽሐፍ አስቆሎባ ኮከብ ቆጣሪ አበባ ሽቱ አባ ብርቱ አባ አባ ኢያሳኒባ ምሰሶ ክትባ ጥጥ ፍሬ ወባ ቸነፈር ዘግባ ዝግባ የሆባ የነበረ ያለ የሚኖር ጡባ የግብፅ አምስተኛ ወር ጥር ጸባ ወተት ሐምስ ዘርና ነባር ሀቤ የወታደር አለቃ ሶቤ ስመ አምላክ ሶቤ ያን ጊዜ ቁላቤ መገለባበጥ ተለቤ ትለቤ ተልባ ኤባስቤ የጩኸት አገር ከርቤ ከርቤ ሽቱ ይባቤ እልልታ ይቤ አለ ጥብጣቤ አለንጋ ግርፋት ሳድስ ዘርና ነባር ሀሊብ ወተት ወንጌል ሀሎብ መጣጣ አይብ ሀብሀብ መሀለኛ ሀይብ አይብ ሄሬብ እንዋይ ህዝብ ህዝብ ወገን ህጻብ እጣቢ ህጻብ እጣቢ ላህብ ነበልባል ሙቀት ላህብ ትኩሳት ንዳድ ልቡብ ጭምት ገራም ልቡብ አስተዋይ ልብ ልብ ውስጥ መስረብ መሽረብ መስተሃብ የለኝም ባይ መስተሃብ ሸሻጊ መስተሃብብ አንጎራጓሪ መሶብ ሞሰብ አገልግል መረብ ያሳ ወጥመድ መረብ ጠደፍዳፋ መሬብ እሳት መርህብ ሜዳ አደባባይ መርከብ መርከብ መቅርብ ጎረቤት መአስብ ባል የሌላት ጋለሞታ መአቅብ ጠባቂ መአንስብ ጠንቋይ መክብብ ሹም መዝረብ መዶሻ መዝገብ መሰብሰቢያ ማከማቻ መዝገብ ሳጥን መደብ ቅርጽ ጌጥ መገልብ መገልብ ሸሻጊ አጥማጅ መግለብ አጥማጅ አባራሪ መግለብ ሸሻጊ መጉረብ ጀንፎ ማህበብ አውድማ ማህየብ ጥልቅ ማህየብ ገንዳ ማህጸብ ማጠቢያ ማዕቅብ ዘበኛ ጠባቂ ማዕቀብ በር መጠባበቂያ ማዕተብ ምልክት ምህጻብ ማጠቢያ ምስራብ መውጫ መጠጫ ምርካብ ቀለብ ምግብ ምርካብ ደሞዝ ምንሃብ ወናፍ ምንሃብ የአንጥረኛ መስሪያ ምዕራብ መግቢያ ምዕራብ ምኩራብ ቤተ መቅደስ ምኩራብ መስጊድ ምግብ ምግብ ሲሳይ ሰሊብ ሰልቢብ መስቀል ሰብሳብ ግቢ ሲሮብ እምቧጮ እምባጮ ሳሌብ መስቀል ስህቡብ ሻጋታ ስዑብ ርኩስ እድፍ ረሃብ ራብ ረሃብ ሰፊ ረሃብ ሲል ብዙሃኑ ሲሆን ራብ ረሃብ ሲል ሀሌታው ሲሆን ሰፊ ራህብ ስፋት የሀሌታው ሀህ ነች። ራኩብ ብራኳ ርግብ ርግብ ቀርነብ ቅርንብ ቅንድብ ቀርንብ ቁርንብ ምርቅ ቀቀብ አፎት ቅንጣብ ቁራጭ ቅንጥብ መጎናጸፊያ ባብ የፍየል ወተት ተሜርጋብ ተድባብ ድባብ ተድባብ ጫፍ መዛነቢያ ተድባብ ደገፋ ቴዳብ ዳቢት ነጌብ የምድር ዳር ነጠብጣብ ነጠብጣብ ነጥብ ጠብታ ናህብ ዳር ሽንጥሮ ናጌብ የውሃ ቦታ ንህብ ንብ ኖብ በጥሩ ወርቅ የተለበጠ ጥሩ ወርቅ አህዛብ አህዛብ ወገኖች ህዝቦች አልባብ ልቦች ልቡና አሳብ መዋተኛ ደሞዘኛ ባለዋጋ አስራብ ሸዋሸዋታ ጎርፍ አስባብ ደስተኛ ሀያላን አስብ ደሞዝ ሙያ ዋጋ አስጣላብ የፈላስፋ መጽሐፍ አረብ ምዕራብ አራሲብ መሽረብ ሻንዳ አርባብ መላእክት አርብ አርብ አርዮብ አጥቢያ ኮከብ አርደብ መስፈሪያ አቀብ አቀበት አቅረብ አቅራብ የኮከብ ስም አቅራብ ጊንጥ አቢብ የግብፅ ወር ሐምሌ አቢብ ሚያዝያ በዕብራውያን አንደኛ ወር አባብ ብንደኛ አብ አባት አብ ነሐሴ አትሪብ የአገር ስም አዛብ እንዶድ አዛብ የሐር ጉንጉን አዜብ አዜብ አዘያብ ጥልቅ አዞብ ስምዛ አጸብጺብ ስርጥ መንገድ አጸብጺብ ቀጠና አጽብ ቅባት አፍቃደ አርጋብ የወርቅ ምሳሌ በእበጥ የተመሰለ ኤርገብ ፈፋ እሳትርብ ጠርቃማ ስብስብ እጹብ ድንቅ ጭንቅ ከልብ ውሻ ከባብ መጥቀሻ መቆለፊያ ከብካብ ሰርግ ካሌብ የሰው ስም ካዕብ ሁለተኛ ክበብ ዙሪያ ክብ ክታብ ጽሕፈት ደብዳቤ ክጹብ ክር ፈትል ኮሬብ የእሳት ቦታ ኮከብ ኮከብ ወኪብ አምሳል ዘርብ የበገና መምቻ ዘቢብ ዘቢብ ዘነብ ጅራት ዜብ አሕዛብ ዝእብ ጅብ ያዕቆብ አታላይ ደቡብ ግራ የምድር ማዕዘን ደብ የኮከብ ስም ዱዳሌብ የምድር ቦታ ድብ ጅብ ደርግ አንበሳ ጀይብ እጅጌ በአረብ ጀይብ እጅጌ በአረብ ገለብ ጋሻ መቃጥን ገብገብ ወልወል ገይብ አብሻት ጽዋ ጉድብ ገጀሞ ግራብ ማድጋ ግርባብ ከፈን ግብ ጉድጓድ ጠቢብ ብልህ ጠባብ ጠባብ ጭንቅ ጥብ ጥብ ጡት ጸውብ ቁስለ ሥጋ ደረመን ጸውብ ደም የተረጨ ጻህብ ማድጋ ዋዲያት ጻህብ ዝብድይ ጉስጉሻ ጻህብ ብስ ችጋር ሳብእ ዘርና ነባር ህቦ ጤዛ መራቦ ጅብ ሰቦ እበት ሳህቦ ኩበት ቦ አለ ተዋስቦ መጋባት አልቦ የለም አስተርክቦ ማዋሃድ ማስማማት አስተርክቦ ማስተዋል፣ አስተርክቦ ማገናኘት፣ አረቦ መያዣ ረድኤት፣ አረቦ ቅፍጨን፣ አውስቦ ማግባት መጋባት፣ ከረቦ አገልግል ሙዳይ፣ ከብከቦ ሸንጎ፣ ውጽቦ ቀለበት፣ ዲራግቦ ገበሬ፣ ገቦ ጎን አጠገብ፣ ገብገቦ ያገር ስም፣ ገብገቦ ደጅ ሸንጎ፣ ገብጋቦ እልፍኝ፣ ጸልቦ መስቀል፣ ጸቦ ወተት